hello
hello፣ ሰላም ጤና ይስጥልን።
ጤና ይስጥልን።
ከአዜ ከችፕችፕ ነበር የምንደውለው። ይቅርታ እሺ፣ እሺ።
driver አችን ደርሶ ስልክ አልሰራለትም እና ደውሎሎት ነበር አይደለ?
ማን
የእኛ driver።
እ ደውሎ ነበር አላወቅኩም። እኔ እንጃ okay፣ የተደወለሎት ነበረ መቀበል አልቻሉም መሰለኝ
ይሆናል። ስልኬን ትቼው ቻርጅ ያደረኩ ወጥቼ ነበር።
እኮ። አዎ driver ኣችን አሳውቆ ነው ለኛ እሺ። አይ ችግር የለም። ነገ ይችላል ወይስ እንዴት ነው?
እነዛ በደንብ ከ- ከቦታ ከቦታው ካራቀች check ላድርገውና መልሼ ልደውሎት።
እሺ፣ እሺ።
እሺ okay።